ጤና ይስጥልኝ እንግዲህ
እንዴት ነህ? ሰላም ነው?
እግዚአብሔር ይመስገን ሰላም ነው።
እግዚአብሔር ይመስገን።
hello አቤት አቤት። hello ይሰማል ይሰማል
አይሰማም?
ይሰማል አባቴ።
ኧረ አዎ፣ እዚህ ይሰማል።
እንትን ለመማር ነበር ለመመዝገብ።
እ፣ ምዝገባ ላይ አይደለንም። የ YouTube ትምህርት ይቅርታ፣ ምዝገባ ጨርሰናል።
እሺ ቴንኪው።
እናመሰግናለን። ሰላም ደሩ።